ሄሎ ጤና ይስጥልኝ።
ሰላም ሰላም።
ትላንት አድርጌ ነበር እና እሺ urgent ነው ብዬ አሳውቄ ነበረ።
እ ምን አለኝ? ይቅርታ።
urgent ነው ብዬ ነበረ አሳውቄያችሁ ነበር okay
እና እስካሁን አልደወለልኝም እና ቢሮ ቢሮ ሆነ ነው ያለው።
እሺ አዎ።
ልመጣ
የ driver ስልክ ስጦት ይደውሉለታል፣ የት እንደደረሰ ይጠይቁታል። እሺ ዜሮ ዘጠኝ ሰባ ሁለት
እሺ እሺ
ዜሮ ዘጠኝ ሰባ ሁለት
ሰባ ሁለት ሰላሳ አንድ ሰላሳ አንድ ዜሮ ዘጠኝ ሰባ ሁለት ሰላሳ አንድ አሉ አዎ አርባ አንድ ስልሳ ዘጠኝ
አርባ አንድ ስልሳ ዘጠኝ አዎ አዎ ይደውሉለት